ከአርሶ አደር ከመንግስት ሰራተኛ የንጉሥ ዘር ፈላሻ መንገድም ብተኛ ሰሜን ሁን ከቆላ ከደቡብ ለምለሜቱ ጉዲፈቻሁን ዘመደ ብዙ እኔ ነኝ የደምደም ቤተሰብ ጓደኛ ከማንም ከየትም ተወለድ የእኔ አንደኛ ዘር ቀለም ብሔር ዘይቤ ሰው ሲከፋፍሉ ፍቅር ብቻ ነው የሚያደርገን ሙሉ ፍቅር ካለ ፍቅር ካለ የዘንባባ ቀለበትም እንዳልማዝ ነው። ፍቅር ካለ ሁሉም በቂ ነው። ፍቅር ካለ እሱ በቂ ነው። ባላገር ከተሜ ዱርዬ የቤት ልጅ ልዑነ ስታል የቤታችን ደጅ ሰላምህ ጠባቂ አክባሪህ ፍቅረኛ ቢኖረን ብናጣ ፍቅር ነው የህይወት ማኛ ቤተሰብ ጎረቤት ጓደኛ ባዳቡ ቢሳለቅ ቢያሳብቅ ሰው አያገባቡ ሃይማኖት ምልኳችን ፍቅርና እውነት ላይኖሩት ይሟገታል